hello hello ሰላም እግዚአብሔር ይመስገን አሜን እግዚአብሔር ይመስገን
hello hello ወይ ድምፅሽ አይሰማም ትንሽ ከፍ አድርጊልኝ hello okay ለመመዝገብ ፈልገሽ ነው ትምህርት ትምህርቱን ለመመዝገብ ፈልገሽ ነው ስም ማለበት ድምፅሽን ከፍ አድርጊልኝ እኔ ቆንጆ ከይቅርታ ጋር እሺ ቤተልሔም ቤተልሔም ቤተልሔም ማን አስራት አስራት አዎ
ስልክ ቁጥር አንስተሽ ዜሮ ዘጠኝ
ዜሮ አስራ አምስት አስራ አምስት
አስራ ስምንት
አስራ ስምንት
ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት ሀምሳ ስምንት አስራ አምስት ሀምሳ ስምንት
ሀምሳ ስምንት አስራ ስምንት
አስራ ስምንት ሀምሳ ሁለት
ሀምሳ ሁለት አስራ አምስት ሀምሳ ስምንት አስራ ስምንት ሀምሳ ሁለት አድራሻሽ የት ነው ቤተልሔም
ቃሊቲ hello በኦንላይን ነው ወይስ በአካል ነው መማር የምትፈልጊው መተሽ ትምህርቱን በአካል መች መች ነው በሳምንት ሁለት ቀን ነው ኮሜዲያን እሸቱ ነው የሚያስተምረው በሳምንት ሰኞና ሮብ ነው ከአስራ አንድ ተኩል እስከ አንድ ተኩል ነው የሚያስተምረው አይ የኦንላይን ይሻለኛል
እሺ online course ነው ኮሜዲያን እሸቱ የሚያስተምረውን ቪዲዮ link በሳምንት ለሁለት ቀን በሳምንት ለሁለት ቀን ቪዲዮ link እንልክልሻለን ማየት ከጀመርሽበት ሰዓት ጀምሮ ቪዲዮ link ኡ ለአራት ሰዓት ያገለግላል ከዛ በኋላ link ኡ ይነሳል ማለት ነው በሳምንት አንድ ቀን ከኮሜዲያን እሸቱ ጋር Google meeting ይዘጋጃል ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ ክፍያው ሀያ ሰዓት ነው የምናስተምረው። የአንድ cre- የአንድ credit hour ዋጋ ሰባት መቶ ሀምሳ ነው።
የአንድ ሰዓት ሰባት መቶ ሀምሳ ነው። ሀያ credit hour ነው የምናስተምረው። ክፍያችን አስራ አምስት ሺህ ነው ማለት ነው። ቤተልሔም ልመዝግብሽ።
ለሳምንት ምናምን ማድረግ አይቻልም።
ምናሽን ይቅርታ፣ ለሳምንት ምናምን ለአንድ ቀን ወይ ለሁለት ቀን ማድረግ አይቻልም።
ምኑን
ትምህርቱን በሳምንት ምናሽን በሳምንት ማድረግ መጨረስ አይቻልም።
በ- እኮ በሳምንት ለሁለት ቀን ነው ትምህርት የሚሰጠው።
እሺ
እሺ፣ አመሰግናለሁ። መልካም ቀን።